ሰላም ጤና ይስጥልኝ። እሺ እባክዎ ምን ልርዳው?
እንትን ነበር ይሄን ሳፖርት ልታደርገኝ ምንድን ነው?
ፓፓዬ ፓፓዬ ክሬት አረጌ
እም፣ ወስጃለሁ። ኖርማሊ አንድ ሰው ምን አሉኝ?
ወስጃለሁ ዛሬ
እሺ አንድ ሰው ግሩፕ ስር ገባ። ቆም ስልኩን ልነግርሽ ትችያለሽ? እም?
ቆይ እሺ፣ አንዴ መዓዛ ነው።
መዓዛ ኤ አዎ
Okay መዓዛ ይሄ አዎ አዎ ፓፓዬ
ወስደዋል።
አዎ ወስጃለሁ።
እሺ አንድ ሰው group ስር join አደረገ። አቡበከር የሚባል እሺ፣ አላውቀውም። ልደውልለት ነው ከምወስድበት።
ቁጥሩን ልንገሮት እሺ ንገረኝ።
ሀምሳ አንድ ሰማንያ ዘጠኝ ሀምሳ አንድ ሰማንያ ዘጠኝ ሰማንያ ዘጠኝ አርባ ስምንት ሰማንያ አርባ ስምንት ሰማንያ ሰማንያ አዎ፣ ይደውልለት።
እሺ መልካም ቀን።